ጤና ይስጥልኝ ሁሉ ስፖርት ነው ባኮ የሚለዳው
hello ሰላም ነው? hello አልተስተካከለም እንደ እንትኑ system ኡ
system ኡ አልተስተካከለም። deposit ነው withdraw ነው የፈለጉት?
deposit ጊዜያዊ የሆነ አማራጭ አምጥተናል። በምነግሮት መሰረት እ ማስገባት ይችላሉ።
okay እሺ ስልክ እሰጦታለሁ። አሁን በምሰጡት ስልክ መጀመሪያ ወደዚህ deposit ያደርጋሉ።
እሺ ከዛ deposit ያደረጉበትን ደግሞ screenshot ሙሉ ስሞትን እና ሁሉ የሚጠቀሙበትን ስልክ በቴሌግራም ይልኩልናል።
okay እሺ ቁጥር የያዙ መጀመሪያ የቴሌብር ቁጥሩን የያዙ ልንገሮት እሺ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ ነው የሚለው።
እሺ ከዛ ወደዚህ deposit ያደረጉበትን ደረሰኝ ይይዛሉ ማለት ነው።
አዎ ከዛ ወደ ቴሌግራማችን ሙሉ ስሞትን ደረሰኙንና የሁሉ ስፖርት እ ቁጥሮትን ይልኩልናል። የቴሌግራማችንን ቁጥር ደግሞ ያዙ አሁን
እሺ
እንዳይምታታቦት ቴሌብርና ቴሌግራም ብለው የያዙት
እሺ እሺ ዜሮ ዘጠኝ ሰባ ስምንት የቴሌግራም ነው የምነግሮት አሁን እሱ አለኝ አለኝ ችግር ሰባ የለም።
ስምንት ቤቱ አሉት አዎ አለኝ።
በቃ እዛ ላይ ላኩልን።
እሺ እ withdraw ለማድረግስ withdraw ለማድረግ ደግሞ ሲፈልጉ ይንገሩንና እሱ ደግሞ ሌላ step አለው እነግሮታለን።
እሺ